ሄሎ
ሄሎ ሳሮት፣ ሰላም ሄሎ
ሰላም ነው?
አለን።
እንዴት ነሽ? ከላይ ከላይ ነው አዲስ ነው የደወልኩልሽ። አብዱ ነኝ።
እሺ፣ አቤት።
ይሰማል አይደለ?
አዎ ይሰማለሁ።
እንትን የባለፈውን ክፍያ እንትን extension አድርገዋል እና እ?
still መክፈል የባለፈውን ክፍያ የተባልሽውን ማለት ነው admission fee እዛው እ.
ዩኒቨርሲቲ ላይ ቸንግዱ ዩኒቨርሲቲ ላይ እ፣ still የመክፈል ፍላጎት ካለሽ extend አድርገዋል እና እ፣ ዛሬ መክፈል ችያለሽ።
እንዴ full scholarship አይደል እንዴ የተባለው? እየከፈልኩኝ ነው የምማረው ነው።
no no admission fee እኮ ነው ያልኩሽ።
okay፣ ስንት ነው?
admission fee አምስት መቶ ከ- እንትን የቻይና ዩዋን እ፣ ነበረው አይደለ?
አ ምን ዩኒቨርሲቲ ነበረ? ለእኔ እኮ ምንም ነገር ወደ- አላካችሁልኝም። ለሳሮን ነው የላካችሁ።
ስምንት ሺህ ሁለት መቶ
ሄሎ ይሰማላ?
ማን ጋር ነው የደወልኩት አሁን?
እኔ ጋር ሳሮን ሰ- ነች።
ሰላም ነኝ። እኔ ሳሮን አይደሉም።
ኦ ይሄ የእሷ ቁጥር computer science የእሷ ነው።
ቴሌግራም ላይ okay፣ የእሷ ቴሌግራም ላይ ያለው ቁጥር ይሄ እኮ ነው። ለዛ ነው የደወልኩት። በዚህ okay፣ አይ የእሷ ሌላ ነው። እኔ እንትን የእሱ ቁጥር ትነግሪኛለሽ? ካላስቸገር ኢኮኖሚክስ ነው። እሺ፣ ቆይ መስመር ላይ ቆይ።
okay፣ sorry ይቅርታ፣ የእሷ ስልክ ስለኝ ነው።
ዜሮ ዘጠኝ ይሰማላ? ሄሎ ዜሮ ዘጠኝ አርባ አራት እሺ፣
ሰባ አምስት ሀያ አንድ አስራ እሺ።
አምስት
እሺ፣ ዜሮ በቃ ዘጠኝ በጣም ይቅርታ። እሺ፣ ሰላም።
ችግር የለም ችግር የለም።
እሺ ደርሶኛል። በቃ የእናንተ አሁን እያወራኋቸው ነው እና በ- እህ።
አሁኑኑ እንትን ይላካል ብለው እዚህ እንደ- ይ- ይላካል ተብሏል። በዚህ ሰሞን የእናንተ ማለት ነው አንድ ግቢ ናችሁ።
Okay እ፣ ስለዚህ ይህንን ጠብቁ። በቃ ትንሽ የእኔና የሳሮን ነው።
Thank you።
ምን አልከኝ?
ምን አልሽኝ?
እ፣ ምን ምንድን ያልከኝ አል- አልሰማሁም። አሁን አንድ ላይ ይላካል ያልከኝ ከሳሮን ጋር ነው።
አይ አንድ ግቢ ናችሁ አንድ ግቢ ናችሁ እና የእነሱ ባለፈው ሳምንት ተልኮ ነበር። እስቲ የእናንተን ደግሞ አሁን ይኸው እየጠየቅኩኝ ነው። እስቲ እ፣ እየተሰራላቸው ነው ምናምን ነገር ብለውኛል። ብዙ ስለሆናችሁ አንድ ላይ መላክ ፈልገው ነው መሰለኝ። እሺ Thank you